የነስቴለን ቪዲዮ ኢትዮጵያ የደንኛ ባኮት የምንለው
እዚህ ከዚህ ከመና ሆቴል ነው እና ዲራክሽን ዲስፔንሰር ላይ የሆነ ንፋስ የሚያስገባ ነገር አለ እና
ደንበኛችን ይቅርታ፣ እንዴ ድምፆት ይርቃል ትንሽ።
የድራፍት ማሽን ለማስመዝገብ ነበር ተበላችሁ።
ዲስፔንሰሩ ላይ ነው አዎ
ይሰማል።
አዎ፣
ምን አለ?
dispenser ኡ ላይ እሺ ንፋስ ያስገባል፣ እም፣ ያስተነፍሳል ንፋስ ማለት ነው።
ያስወጣል፣ ያስተነፍሳል። አዎ።
እም፣ እሺ መዝግቤ ወደ ጥገና ክፍል አስተላልፍሎት። BGI ID የሚያውቁ ከሆነ ይንገሩን።
አ፣ ምኑን BGI ID ወይም ደግሞ code code ኦትን አ፣ ኮዱን ልንገርሽ አስራ አራት ሰባት ዘጠና ዘጠኝ
አስራ አራት ሰባት ዘጠና ዘጠኝ ሰባት ዘጠና ዘጠኝ ቶሎ ቢሆንልን ግን ጥሩ ነው።
አዎ ከተመዘገበ በአንድ ሰዓት ውስጥ ይመጣሉ የጥገና ክፍል። አስራ አራት ሰባት ዘጠና ዘጠኝ ነው ያሉት።
አዎ አዎ አዎ
ይሰማል ደንበኞች
አዎ አስራ አራት ሰባት ዘጠና ዘጠኝ